hello
hello ሰላም ጤና ይስጥልን ቴሌቪ አብሮ ይስጥልን የቴሌቦት ጨዋታ ነው አዎ
ደጋግሜ ደጋግሜ ብሞክር ሊሳካልኝ አልቻለም
ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ሲደውሉ ሙሉ መረጃ ይመጣልዎታል አንድ ቁጥር ላይ ለመመዝገብ
አዎ ተመዝግቤያለሁ ከዚህ በፊት ለመጫወት ሶስት ስለው ቁጥር።
ግን አልተሳካም ነው የሚለው
ሶስት ቁጥር ሲጫኑ ምንም ነገር አይመጣልዎትም አይመጣም
እስቲ ደግሞ ይሞክሩና እምቢ ካለ
እም ስልክዎት balance አለው
ምን አልሽኝ ስልክዎት balance አለው balance
የለውም እኮ ስልክ balance ከሌለው subscribe ስታደርጉ ሁለት ብር ይቆርጣል subscribe ስታደርጉ ትኬት ይሰጥዎታል እርስዎ በዛ ገብተው መጠቀም ይችላሉ
እሺ እሞክራለሁ እምቢ ካለኝ እደውልልሃለሁ እሺ